ባዶ ቢላው ስር ያለው በሬ ናና ገበሬ አባይ ማዶ ቢላው ስር ያለው በሬ ናና ገበሬ ኦበሬን እያለ በወጭ በሐሮር ወገኑን መዳቤ ባመረተው ዘር ጠንክሮ በመስራት ለአገር ብልጽግና ገበሬን የሚበልጥ ከቶ ማናለና አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን መሬቱን አቢቦን ለምልሞ የምናየው የገበሬ ድካም የስራ ውጤት ነው የገራ ውጤት ነው አባይ ማዶ ቢላው ስር ያለው በሬ ናና ገበሬ አባይ ማዶ ፊላው ስር ያለው በሬ ናና ገበሬ መሬቱን አብቦ ለምለሞ የምናየው የገበሬ ድካም የሥራ ውጤት ነው። አትክልት ፍራፍሬ፣ አብቃት ፍራፍሬ፣ የሀገር አለኝታ አራሹ ገበሬ አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን የስጋ የቅቤን የማር የወተቱ አቅራቢው ገበሬ ሁሉም በየአይነቱ አቅራቢው ገበሬ ሁሉም በየአይነቱ አባይ ማዶ ቢላው ስር ያለው በሬ ናና ገበሬ አባይ ማዶ ፊላው ስር ያለው በሬ ናና ገበሬ የስጋ የቅቤ የማር የወተቱ አቅራቢው ገበሬ ሁሉም በየአይነቱ ከብቱን ሲያሰማራ ተነስቶ ማለዳ ሚስቱም ትሄዳለች ውሃ ልትቀዳ አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን ልጆችም ይላሉን አለንሽ ማማ በፊናቸው ሄዱን ቀለማ መዲናቸው ሄዱን እንጨቱን ለቀማ በፊናቸው ሄዱን እንጨቱን ለቀማ አባይ ማዶ ቢላው ስር ያለው በሬ ናና ገበሬ አባይ ማዶ ቢላው ስር ያለው በሬ ናና